ሄሎ ሄሎ
እ ጤና ይስጥልን።
ሰላም ነው?
አለን ከቢስ ቤት ነበር የምደውልልህ።
አ
እም፣ ከዛ በኋላ ያስ- ያ- ያስገቡት ሁለት መቶ ሀምሳ ብር ገብቶሎታል አይደል?
እ
ከዛ በኋላ የሞከሩት ሁለት መቶ ሀምሳ ብር ገብቶሎታል።
ሁለት መቶ ሀምሳ
ከዛ በኋላ ከሁለት መቶ ብሩ በኋላ የሞከሩት ሁለት መ- ሁለት መቶ ሀምሳ ብር ገብቶሎታል አይደል?
አይ ያ በፎሽር ነው ያስገባሁት።
እኮ ገብቷል ግን ገብቷል ያኛው አዎ ሁለት መቶ ብሩ pending ላይ ነው። እሺ ከቻፓ እስኪለቀቅልን ነው የምንጠብቀው። ትንሽ ይጠብቁ።
ከቻፓ አዎ ከቻፓ እስኪለቀቅልን እየጠበቅን ስለሆነ አ ትንሽ ይጠብቁ። እሺ ይገባልታ።
እሺ ዛሬ CBE ብር ይሰራ CBE ብር አይሰራም።
አይሰራማ አዎ ቴሌብር ብቻ ነው።
አዎ ቴሌብር ግን ይሰራል።
እሺ እሺ መልካም ምሽት።